hello hello
ሰላም እንዴት አደሩ?
ሰላም መልሼ የደወልኩኝ ነጻነት ፍቃዱ ብዬሽ ነበር።
እሺ እሺ ነጻነት አሁን ይሰማሻል?
አሁን ይሰማኛል። አዎ።
ለመመዝገብ አዲስ ለመመዝገብ ነው የምፈልገው።
እሺ እሺ ይቻላል።
እስቲ እ፣ ስለ ትምህርቱ ትነግሪኝ። እንዴት አይነት ትምህርት አሰጣጥ ነው ያላችሁ?
እሺ ነጻነት እነግርሻለሁ። አንዴ ስልክ ዳታ ላይ ያዝ ወይስ መጀመሪያ ልንገርሽ? ዳውዬ ችግር የለም።
እሺ ኮርስ የሶስት ወር ኮርስ ነው። ስድስት ተከታታይ ቀናቶች ኮሜዲያን ሸገር ሰበዝ ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ሰዓት እስከ አንድ ተኩል ትምህርት የሚሰጥበት ቦታ ሀያ ስድስት ሀያት አደባባይ ወረዳ ነው ተስፎ ሲኒማ
እሺ